ዘጠኝ ስጥልን ብሽቲ ወይ እንትን የሆነ ውዝድሮ እና ዲፖስት እያረኩ ነበርኩኝ። ውዝድሮም እያረኩ ነው፣ ዲፖስትም እያረኩኝ ነው።
እሺ
አሁን ደግሞ ውዝድሮ ሳረኩኝ ወይ ወይ ታንሲል ቪዛ አድሚን ፕሩቭ ይላል። አድሚን መጠየቅ ያለብኝ ማለት ነው።
አዎ በዚህ በደወልከው ቁጥር ነው።
አዎ ስንት ብር ነው?
ቆይ check ላድርግ። አንዴ ዘግቼ ልመልስልሽ ወይ አያ እመጣለሁ። በ data በ data ስለከፈትኩኝ data እሺ ቆይ ቆይ check ላድርግልህ፣ አትዝጋው። ቆይ እሺ አድርጊ።
ሰለስክ
አባ ዛሬ ነው አይደለ?
እንደ ስንት ነበረ? ሰባት ሺህ ምናምን ነው መሰለኝ፣ ስድስት ሺህ ነው ምን እሺ ደውልና ቤዛን አገናኙ ይበላቸው። እሺ መልሰህ ስደውል እሺ